hello ተቋረጠ። አንዴ ቴሌግራም ላይ hi ትለኛለህ። ስልኩን ሳትዘጋው በዚህ ስልክ አይ አይደለም፣ እ፣ ቅድም ባወራህበት።
በረዴት አዎ አዎ።
ነው በቻፓ አይ አይደለም፣ በረዴት በቻፓም እኮ አድርጌያለሁ። እንትኑ message ኡን copy አድርጌላቸው ነበር።
ልከህላቸው ነበር፣ ምላሽ አልሰጡህም።
አዎ ምን ይሰጣሉ ደግሞ? ቆሻሾች ናቸው እኮ እነሱ።
እሺ አንዴ hi በለኝና ቴሌግራም ላይ conversation ኡን ሊያው ስልክ እንኳን ደውዬ አያነሱም እኮ ዜሮ ዘጠኝ ስልሳ ምናምን አለ አ መጨረሻው ሰባ ሁለት አዎ አዎ።
እና በጣም ቆሻሾች ናቸው። በቃ እነሱ የት ነው ቆይ ቢሯቸው?
እኔ እንጃ ቢሮአቸው የት እንደሆነ እውቀቱ የለኝም።
በጣም እና ታዲያ ሰው ዝም ብሎ እንደዚህ ያለ እንዴ? እንደዚህ አይነት
እሺ አንዴ hi ትለኛለህ ቴሌግራም ላይ እየጠበቅኩ ነው።
እሺ